ሌላው ጤና ይስጥልኝ ሚስት ቤት
አቤት።
ነው?
አዎ እሺ ምን ነበር?
ማታ ስል ከነበር account ላይ ገባ
ምን አልከኝ?
ማታ account ላይ ላስገባ ያፈለጉት ብር አልገባም ነበር።
Deposit ነው
Deposit አዎ Message ኡ ልካልናል ቴሌግራም ላይ።
ቴሌግራም ላይ ልኬያለሁ። በዚህ በላኩት ስልክ ሳይሆን ግን በዛኛው እሺ ነው።
የቤት ቤት ቁጥር ንገረኝ የቤት ቤት ቁጥሩንም ከታች ጽፌዋለሁ። ነገ እንትን ብዬ እኮ። አይ በቁጥር ልፈልገው ብዬ ነው ስምህን ቴሌግራም ላይ
ዜሮ ዘጠኝ ሰማንያ ሁለት ሰማንያ ሁለት
አ፣ ዘጠና ሁለት ስልሳ ስድስት ሰላሳ ሰባት ዘጠና ሁለት ስልሳ ስድስት ስንት አልከኝ? መጨረሻውን
ሰላሳ ሰባት መጨረሻው።
ሰላሳ ሰባት አዎ አብዲ ነው ስምክ።
አዎ አዎ
እሺ ኢዩሲያስ እሺ ያሳውቅልሃል። እሺ ለቻፖች ትንሽ ጠብቀን ይገባል። ትንሽ ጠብቀን አሁን አይደል ላክለት ቁጥርክን ጠይቀው አ?
ቁጥርክን ቁጥርክን አሁን አይደል ላክለት አዎ እኮ ለቻፖች ያሳውቅልሃል። ትንሽ ጠብቀው የተስተካከለ ነው ይገባል። እሺ መርሐባ እሺ እናመሰግናለን።
እም።